ሰላም ጤና ይስጥልኝ ችክችክ
አብሮ ይስጥልን። ሽንኩርት አዘን ነበር ግን አልመጣልንም።
የት ነበሩ location ኦት?
ወሎ ሰፈር ወሎ ሰፈር ቴሌው ጋር
እ፣ አንዴ ይቅርታ፣ አንዴ ጠብቁኝ። Hello ይቅርታ፣ እስኪ ስልክዎትን ይንገሩኝ።
ዜሮ ዘጠኝ አርባ ሰባት እሺ ዜሮ ዜሮ እሺ፣ አስራ ሁለት አስራ ስምንት
ምን ነበር product ኡ?
ሽንኩርት፣ ቲማቲም እና እ፣ ጥቅል ጎመን እ፣ አቮካዶ ትላንትና ነው ያዘዙት?
አ፣
Okay እንዳለ እኮ active ላይ ነው ያለው ማለት ሰው አልሞላም።
አሁን ምን ማድረግ አለብን?
አሁን ለምሳሌ አቮካዶ ላይ እ፣ አምስት ሰው ነው የሚያስፈልገው ግን ሁለት ሰው ነው ያለው። እስካሁን ግን እ፣ active ላይ ስላለ ሶስት ሰው መጨመር ይችላሉ።
እ፣ ሌላ
እሺ ሌሎቹ ሌሎቹም እንደዛው active ላይ ነው ያሉት።
ሰው መጨመር ነው ያለብን አዎ ሰው መጨመር አለባችሁ።
እዛው ላይ አዎ እዛው ላይ እ፣ ለምሳሌ እንትኑ ጥቅል ጎመኑ ላይ አንድ ሰው ብቻ ነው ያለው፣ አራት ሰው ይጎለዋል።
Okay እና fail ሳያደርግ እ፣ ቶሎ ሰው ይሙሉበት።
እሺ እሺ